በሄድኩበት ካፌ ክፉ አይወጣም። እኔስ በሄድኩበት ካፌ ክፉ አይወጣም። የተዋደደ ሰው ድንገት ሲለያይ ክፉ መነጋገር የግድ ነው ወይ? አደራሽን ሆዴን እንዳንተማማ ፍቅራችንን የሚያውቅ ምን ይላል የሰማ ሰው አብሮ ከኖረ በፍቅር ዓለም ቢጋጭም ያለነው አዲስ አይደለም። ለመልካምነትሽ አላፍርም ባውራ አንቺም እኔን ጥሩ አስታውሽው በተራ ብለነው ብለነው ካልሆነ ፍቅራችን ከመፍረስ ካልዳነ ብለነው ብለነው ካቃተን እንለያይ ደጉን አውርተን ብለነው ብለነው ካልሆነ ጎጇችን ከመፍረስ ካልዳነ ብለነው ብለነው ካቃተን እንለያይ ደጉን አውርተን ዛሬ አንቺን ባጣም እኔስ በሄድኩበት ካፌ ክፉ አይወጣም። እኔስ በሄድኩበት ካፌ ክፉ አይወጣም። በተከበርንበት በኖርንበት ሰፈር ለምን እንባባል አይን አይንሽ ላፈር እንደ ተዋደድን በመልካም ትዝታ መሄድ ይሻለናል ወደ መራን ቦታ ያፈቀሩትን ሰው አምነው በአንድ ወቅት ደስ አይልም ሲርቅ እንዲህ ነው ማለት ምንም ብንለያይ ዛሬ ግድ ሆነናል ታሳልፈናል መቼም ትናንትና ብለነው ብለነው ካልሆነ ፍቅራችን ከመፍረስ ካልዳነ ብለነው ብለነው ካቃተን እንለያይ ደጉን አውርተን ብለነው ብለነው ካልሆነ ጎጇችን ከመፍረስ ካልዳነ